Hello
ወይ
አቤት ጤና ይስጥልን ጤና ይስጥልኝ እንዴት ነህ አለሁልሽ ደህና ነሽ ወይ ደህና እግዚአብሔር ይመስገን መልካም ፋሲካ ያንቺን እንትን ላማክርሽ ነበር ኦዲተሮቹን አናግሬያቸው ነበርና እቺ ባለፈው የነገርኩሽ
እሺ አሁን already ጨርሰናልና ልንከፍል ነው ልንከፍል ነበር እናንተ በኦዲት ስለያዛችሁት ብለን hold አድርገነዋልና ምን እናርግ ብዬ ጠይቄው ነበረ ለዩኒሴፎች ስላሳወቅናቸው እነሱ ጋር ተነጋገሩና ችግር የለውም በእኛ በኩል ያለው ማስተካከል እንችላለን ብሎ ነበርና በእናንተ በኩል ችግር የለውም ዝም ብላችሁ ክፈሉት አይደል እኛ እነሱ ኦልሬዲ አሳውቀው ከሆነ እኛን ያሳውቁናል ከዛ በኋላ እኛ ደግሞ እናንተ ስንጠይቃችሁ ከፍለናል ይኸው ምናምን ብላችሁ ማስረጃችሁን ትሰጡናላችሁ በቃ Thank you በቃ እሺ ፋሲካዬ እሺ እሺ አዳነች አዳነች